Hello ሄሎ ሰላም ከሚስት ቤት ነው የምደውለው።
አቤት ሄሎ
ወየ ድላ ብዬ ነበረ።
ቅድም ደውዬ ነበር። እስቲ ቆይ አዎ።
መንገድስ ላይ ስለሆንኩ ነው። እሺ እሺ ስልክ ቁጥር ልንገርህን ነው።
እ እሱን save አድርገህ በቴሌግራም አውራቸው። ቅድም የጠየከኝን ጥያቄ እስኪ አሀ። እዚህ ጎንደር ያለው የማይሰራ ስልክ አለ አንድ የሆነ ጊዜ በቴሌግራም አውርቼ አዎ
አልሰራልኝ አለ። መልስ አልሰጠም። ጽፌለትም አልመለሰም። ደወልኩለትም አልመለሰልኝም። ምናልባት እስቲ አይ።
ቁጥሩ ካል እሱ ሳይሆን እዚህ እ ያሉ እነሱ ልስጥህን ነው።
እህ እዚህ ያሉት ናቸው።
እዚህ ያሉ እሺ።
ያሉ ቅድም ለጠየከኝ ጥያቄ መልካም ዜሮ ዘጠኝ እሺ ዘጠና አራት
ዜሮ ዘጠኝ ዘጠና አራት ዘጠና አራት ሰላሳ አምስት ሰላሳ አምስት ዜሮ ዜሮ ዜሮ ዜሮ ዜሮ ሰባት ዜሮ ሰባት save አድርገውና በቴሌግራም ነው እሺ የምታወራቸው።
መልካም ችግር የለም እንደዛ አደርጋለሁ እ እንትኑ ሌላው ደግሞ አሁን እ፣ ምናልባት እ፣ ስራ ሲሰራ negative ም positive ም አለው አይደለ አዎ ስለዚህ risk ቢመጣ አሁን ከአቅም በላይ የሆነ እ፣ እንትን ብንበላ ምንድን ነው የሚሆነው እኮ በኳሱ ከሆነ ቅድም እንዳልኩ ነው
በዚህኛው ውስጥ ክፍልና እ፣ ብድር ያመቻችልሃል። ከዛ ስልሳ አምስት በሰላሳ አምስት የነበረው ሰማንያ በሀያ ይሆንና ያው ከዛ ብድሩ ተከፍሎ ካለቀ በኋላ ወደ ነበረበት ይመለሳል። ትርፍ ጥሩ ክፍል ማለት ነው።
Okay እንትኑስ የዛኛው ከሆነ virtual ሲሆን ያው አብዛኛውም ያንተ ነው። ሰማንያ አምስት percent ቱ agent ነው የሚሆነው አስራ አምስት ብቻ ነው ያለ የንግድ ቤት።
አሀ፣ እንትኑን እ፣ አዎ ከ negative ስትወጣ ያንን ብር ትመልሳለህ ማለት ነው።
አይ፣ ጥሩ ሁሌም ቢሆን የበር ነው።
እሺ እሺ በቃ መልካም እሺ፣ እሺ፣ አመሰግናለሁ እኔም ስለደወልን አመሰግናለሁ።
እሺ እሺ እሺ